Hello
አቤት ሰላም ጤና ይስጥልን ቴሌብር
አብሮ ስትልን አይ message ስለገባ እኮ ነው መረጃ ለመስማት
አቤት
ያ- ይሄ ቁጥር message ስለገባልኝ ከእናንተ የሆነ መረጃ ለመስማት ብዬ እሺ ቴሌብር game ነው game ኦቹን ሲጫወቱ ሽልማቶች አሉ
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ
እሺ ኮኮብ አንድ ኮከብ ዘጠኝ ሰማንያ አምስት መሰላል አ
አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ቋንቋ ይምረጡ ከእንግሊዝኛ ወደ አማርኛ
እሺ
ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ ጥያቄና መልስ በ coin ነው የሚጫወቱት coin ገዝተው ትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚለው የሚጫወቱበት ማለት ነው በድረገጽም ገብተው መጠቀም ይችላሉ እሺ እሺ እሺ መልካም እድል